ሄሎ ስልኩ ተቋረጠ። አብ ስልኩ ተቋረጠ።
ካርድ እየሞላው ነበረ። ፓኬጅ ነው ያለው።
ችግር የለም። እሺ
እ አይ ምን አልከኝ? ከሶስት ሶስት ሰላሳ አምስት ከሁለት ሁለት አስራ አምስት አዎ እንደዚህ ብቻ ነው።
አዎ። እና እንትን ውሻ እና የስፒኑ ይነካል እንዴ?
እ ማለት ይነካል።
እ እንትን ኦዱ እ ይቻላል መቀየር?
አይ የዚህኛ የኬንያውን ብቻ ነው። የውሻው እ የሚቀየር አይመስለኝም።
እሺ፣ ከተቀየረ የሀረማያ ላይ እንድቀይሩ።
okay። አይ አይመስለኝም። የኬንያው ብቻ ነው adjust ማድረግ የሚቻለው።
እሺ፣ እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ።